እውነት አገኘሽ ወይ አገኘሽ ይሉኛል ሰው በድሎ ሄዶ ደስታ መቼ ይገኛል ክፉ ይንካሻልን ሐዘኑ የኔው ነው እንደተበደለ የራቅሽው ለምን ነው በእርግጥ አገኘሾይ አገኘሽ ይሉኛል አገኘሽ ይሉኛል ሰው በድሎ ሄዶ ደስታ መች ይገኛል? ደስታ መች ይገኛል? ክፉ ይንካሻል ሐዘኑ የኔው ነው ሐዘኑ የኔው ነው እንደተበደለ የራቅሽኝ ለምን ነው? የራቅሽኝ ለምን ነው? ፍቅር እንዲያጠነክር የሰራሁት ስራ ይበጀናል ያልኩት ያለፍኩት መከራ ሌላ ትርጉመሽው መጥፎ ከመሰለ ይቅርታሽን ስጪ እንደተበደለ ይቅርታሽን ስጪኝ እንደተበደለ እኔ እንዳልበደልኩሽ መንፈሳችን ሲያውቀው አጠፋ መባሌ ለሰሚው ሲደንቀው ሌላ አገኘች አሉኝ በእርግጥ አገኘሽ ወይ አጥፍቼስ እንደሆን ይቅር አልባልም ወይ? በእርግጥ አገኘሽ ወይ በእርግጥ አገኘሽ ወይ? አገኘሽ ይሉኛል አገኘሽ ይሉኛል ሰው በድሎ ሄደ ደስታ መች ይገኛል ደስታ መች ይገኛል አወቅሽኝ እኔም ባወቅሁበት መርሳት በቀለለ ምነው ምን አለበት አበጃጀው ነበር ራሴም በራሴ አበጃጀው ነበር ራሴም በራሴ ይቅርታም ለማለት አትደፍርም ምላሴ። ለሰዎች ከመውቀስ እንደተበደለ ሌላ አፍቅረሽ እንደው ብትነግሪኝ ምን አለ የቀየሽው መንገድ ውጥኑ ካማረ እኔም ከነ እምነቴ እቆይሽ ነበረ ለሰዎች ከመውቀስ እንደተበደለ ሌላ ፍቅረሽ ብትነግሪኝ ምናለ የቀየሽው መንገድ ውጥኑ ከማረ እኔም ከነነቴ እቆይሽ